Hello ከ Best Bet ነው የምደውልልህ። ምን ነበር እያልከኝ የነበረው?
ወደ ቴሌ ብር ልኬ ነበር ትናንት።
እሺ withdraw አድርገህ ነው?
አልደረሰ አዎ፣ confirm እያለ አልደረሰኝም።
እሺ የደወልክበት ነው የ Best Bet ቁጥርክ?
አዎ አዎ።
እሺ አስራ አራት ሺህ ሰባት መቶ አርባ አምስት ብር ነው አዎ አዎ።
ወደ ዜሮ ዘጠኝ አርባ አርባ ሰባት ሀያ አንድ አርባ ሶስት አዎ።
በቃ approve አደርግልሃለሁ። አንድ ደቂቃ ብቻ።
እሺ እሺ እሺ እሺ፣ እናመሰግናለን።
እሺ። አመሰግናለሁ። እሺ